ሄሎ
ሄሎ
ሰላም ጤና ይስጥልን። ቴሌቪ
አብሮ ስልኝ ጫወታ በተጫወትኩኝ ደስ ደስተኛ እንትን ደ- ደስተኛ ነኝ።
እ፣ ትኬት ትኬት ገብቶሎት ነው?
ሰዓትን በተጫወት
አ የአምሳ ትኬት ብር- ድሎትም እ
ሞከሩ የአምሳ ብር እድል አለኝ ጫወት
አዎ እኮ መጠቀም ይችላሉ።
እሺ በቃ ደ- እንኳን ደስ አለሽ ለዛ ነው።
እሺ እሺ እሺ